ወያ ሴቷ ወደን ነበር መሰለሽ አራት ነጥብ ዘጠኝ ሰላሳ ስድስት አስራ ሰባት
አስራ ስድስት አስራ ሰባት ች ምንድን ነው ኦርደር አላዘዝኩም አላለችኝም። ከስተምሯል
ሰላሳ ነበር።
ስድስት አስራ ሰባት አስራ ደግሞ የሆነ ሰባት ኦርደር ትምህርት ሳትደርስ ኮ- ኦርደር አለ እኔ
አ፣ እኔ ነኝ ኧረ እኔ አይደለሁም።
አይደለህም እኔ አይደለም። ዛሬ ዛሬ ነው ወይስ ስንት ሰዓት?
ኧረ ዛሬ
አይ ሳልደርስ ሳልደርስ complete አላልኩም።
okay እስቲ ቆይ ያየሁት ያየሁኝ መስሎኝ ነበር ሌላ ሰው ነው እሺ።
እሺ አሁን ይሄ ምን- ይሄ ምንድን ነው ራስ- አላዘዝኩም ነው የምትልህ አላዘዝኩም አለችኝ። አሁን እኔ በራሱ ሰዓት የታዘዘውን ልላት ነበረ በቃ እ?
አስራ ሶስት ቤት እስቲ ቆይ፣ ሌላ ቁጥር የላትም እ?
ስለዚህ ሌላ በቃ ቁጥር እሺ፣ ላስ- አ፣ ላስተላልፍና ከዛም በኋላ ሌላ ቁጥር ከሰጡኝ አይልሃለሁ የላት። እሺ እሺ እሺ ከሪሙ ይኸው እየሄድኩ ነው። ወሎ ሰፈር እዛው ነኝ። በቃ ደውይልኝ። እሺ እሺ እሺ ከ- እሺ።
እንትን በል እንደው አሁን ቺን ተመታው ብለህ